ሄሎ ጤና ይስጥልኝ ቻፓ ሄሎ ሄሎ ሰላም ጤና ይስጥልኝ
አሚጎስ አለ
እ እ አሚጎስ
ምን አለኝ አሚጎስ አይደለም
ይሄ ቻፓ financial technology ስልክ ነው
okay አይ አሚጎስ ነው ብለው ሰጡኝ እሱማ እ?
financial ነው ነገር
ምን አለኝ
አሚጎስ financial ነው ብለው ነበር የሰጡኝ ከየት ነበር የተሰጡት ብድር አገልግሎት ትሰጣላችሁ
የ withdraw
የብድር አገልግሎት ፈልጌ ነበረ
የምን የብድር እ፣
ከየት ነው ይሄንን ስልክ ያገኙት
እ፣ ባለቤቴ ነበር የሰጠች
አይ ይሄ እ፣ እንትን ነው ፋይናንስ